चालेल चालेल हां हॅलो
हॅलो hello hello አይሰማ አዎ ይሰማኛል ከዊፕላስ ነበር የደወልኩት።
okay
ባለፈው app ላይ ተመዝግባችሁ ነበር አይደል?
አዎ አዎ እና አሁን የተመዘገቡትን active እያደረግን ስለሆነ system ላይ የምሞሉ አንዳንድ ነገሮችን ጠይቅሽ ነበር።
ምንድን ናቸው እ የድርጅታችሁ ስም ነበር
ደግሞ ፕሪንሲፐል
ፍሪቲ ስታይል፣
አዎ አድራሻ
ቦሌ
ቦሌ ምኑ ጋር
ኖርኒንግ ስታር እህ
ኖርኒንግ ስታር
ሞርኒንግ ስታር።
አዎ
እሺ ሙሉ ስም ያንቺን
የተጋናች ነው
ጸገነት ማ
ስዬ
ስልኬን ነው የምትጠቀሙት?
አዎ customer አዎ ከደወለ የሚያገኛቸው? እሺ የስራ ቀኖች
ከሰኞ እስከ እሑድ እሑድ ከሰዓት ነው ከሰኞ እስከ ቅዳሜ ሙሉ ቀን ነው
okay ከስንት ሰዓት እስከ ስንት ሰዓት ማለት ነው?
ከሶስት ሰዓት ከማታ ሁለት ሰዓት
okay ሁለት ሰዓት ሎጎ አላችሁ?
እ አለና
እሺ እ እሱንና የንግድ ፈቃድ ወይም ደግሞ የቀበሌ መታወቂያ በቴሌግራም ልትልኩልኝ ትችላላችሁ?
መታወቂያ ልኬልሻለሁ
አይ system ኡ ላይ ስላልመጣልን ነው።
okay ለሳ- ለ- ላኪላችሁ ይቻለ ብዬ ነው ሴት ድጋሚም ከፈለገች ችግር የለም ልካለሁ እሺ አዎ፣ አሁን text እልክልዎታለሁ በዛ ቁጥር እ ላኩልኝ በቴሌግራም ማለት ነው።
እሺ እሺ አመሰግናለሁ። መልካም ቀን።
እሺ